hello አሉ hello hello hello
hello ጤና ይስጥልኝ።
አቤት፣ አብሮ ይስጥልኝ።
እ፣ ከችፕችፕ ነበር ምደውልልዎት።
እሺ፣ ሰላም ነው?
ሰላም እ፣ ሰብሪና አቤት።
ዛሬ የሚረከቡት order ነበር አይደል?
አዎ፣ ትንሽ ነበር ነው driver አልደወለልዎትም?
አልደወለም ምን አሉኝ?
አልደወለም አልደወለም።
okay ስልክ አይነሳም ብሎ ደውሎ አሳውቆን ነበርና አሁን ያገኛታል አይደለ?
ይቅር ውጭ ላይ ስለነበርኩ ተደውሎ ነበር ምን አሉኝ?
ተደውሎ ነበር አዎ አልሰማሁም።
ተደውሎልዎት ነበር። እስኪ check አድርገው መልሰው ይደውሉልዎት።
እሺ ግን እሺ አሁን እደውልለታለሁ። እሺ እሺ ደውሉለት።
እሺ አመሰግናለሁ። እሺ እሺ